hello
አቤት አቤት አቤት
ሰላም ነው ሰላም ነው ሰላም ነው እንዴት ነሽ
አለው የት አለ።
እንበጠብጥ በጣም ነው የምትደውዪው በጣም ነው የምትደውዪው ወይስ ሲደወልልሽ አታነሺ የምትደውይበትም condition አይታወቅምና በሰላም ነው ማን ልበልማ
እንዴ ምን ነው ለምን ተደውሎልኝ ነበር
no way እኔ ለተደወለልኝ ተደወለልሽ አይደለም በጣም ሚሊየን ጊዜ ትደውያለሽና ሲደወልልሽ በስተ- አትነሺም
አሁን እኮ ነው የደወልኩትኝ
አስራ አምስት ጊዜ ደውለሻል እስካሁን አሁን ቢዚ ብቻ ስለሆነ ማለት ነው አሁን ብቻ ማለት ነው
እ?
ዜሮ ዘጠኝ አስራ ሶስት ቤት
እ።
ዛሬ ብቻ ነው አንቺ የደወልሽው
አይ ከዚህ በፊትም ከዚህ ጋር ቀደም ደውዬ ነበር እሺ ማን ልበል
አይ ከደቡብ ኢትዮጵያ ክልል ነው የምደውለው ደቡብ ባለፈው ኢትዮ- የ- ደቡብ ኢትዮጵያ
የሐዋሳ ቅርንጫፉን ስልክ ፈልጌ ነበረ
እሺ ያዢ
እህ
ዜሮ አርባ ስድስት
እሺ ሁለት ሀያ
እሺ ስልሳ ሀምሳ ሰባት
ስልሳ ሀምሳ ሰባት አ
እሺ እሺ